ባረከ በስድስት ይፈታል። ሁለቱን በርባ ቅምር ገጽ 48 በመካከለኛው መስመር እይ። አራቱን በዚህ እናሳያለን። ወባረከ አመተ ጻርቃኑ አበዛ፣ አጸና፣ አስረዘመ። ባረካሁ ለንጉስ ሰደበ ባረካሁ ለንጉስ ሰደበ። ባረከኒ አባ ባረከኒ ባረከኒ አባ ከመባረኩ አብርሃም ለይስሐቅ መረቀ ባርከኒ አባ ከመባረኮ አብርሃም ከመባረኮ አብርሃም ለይስሐቅ መረቀ ይባርክዎ ኩሉ ግብረ ጊዜ አመሰገነ የከቤት ነባር ተረፍ እልል ድርኩ ያገር ስም ጡራይካ ቆቅ አምደ መሎኬ አመድማዶ ውእቱኬ ያነዋ ዝኬ ይህነዋ ህልመልሜሌክ የኮከብ ስም ሶግያክ የቀበሮ ሜዳ በትረ ያሪክ ሊቀ ጳጳስ ተነክ ወርካ ጸዶ አኔሜሌክ ስላሴ አድራማሌክ አኔሜለክ ስላሴ አድራማሌክ የሰው ስም አድራሜሌክ አሸን ጉጉት ደሰክ ጉስምት ጾክ ሹልዳ